ጤና ይስጥልኝ ሁሉ ስፖርት በአኮ ምን ልርዳዎት?
ብር ውዝድሯን አድርጌ አያወጣልኝም እዚህ ቴሌብር ላይ ያው ሶስት ቀን ሙሉ ጠበቅኩ፣ አልገባልኝም እስካሁን። ከዛ ግን ተቆርጧል ከሁሉ ላይ ቴሌግራም ላይ ልከውልን ነበር።
ልክ ያለው ምንም ማለት ነው።
እሺ ማን ልበል? የቴሌግራም ስሞትን
ሀሱ ይላል ተስፉ ሀሱ ሀሱ ሀሱ አ፣ ቁጥር ድንከሬሽ
ሀሱ ነው ካሱ ሀሱ ሀ ኤች ነው ሀሱ
ሀሶ አብዱ አ፣ ሀሱ አብዲ አ፣
ትኬት ቁጥር ነው የላኩልን እኮ
ልክ ያለው ከስር ምን እንትን ካሻውት ትራንስ- አርጌ የሚል ነው።
አ ትራንዛክሽኑን ልክ ያለው ሌላኛ ቁጥር ላይ
አ፣ እዚህ ላይ አላኩልንም።
እ?
ሀሶ አብዱ የሚል ነው አይደለ? እዚህ ላይ አላኩልንም።
O O ሳይሆን U ላይ ነው U ነው U ነው ሁለተኛ account ነው ሀሱ ሀሱ የሚል ነው S U S S U የሚል
SSU የለም።
ሀሱ አብዲ የሚል እስቲ ቆይ አንዴ H A የሚል ነው ዜሮ ዘጠኝ ሀያ ሶስት ሰማንያ ነው አ አ ራሱ ነው ሰማንያ ሀያ ዘጠኝ አስራ አንድ H አስራ A አንድ ነው እሺ አመት የሚለው አ H A ነው እንጂ አሱ አይደለም የሚለው ዝ- ስምንት መቶ ብር ነው።
አ ስምንት መቶ ብር ነበር እንትን ያደረኩት እሺ check እናደርግለታል።